ጤና ይስጥልኝ ብስፖርት ነው ባኮ የምልወደው።
ሰላም ነው እማ?
እግዚአብሔር ይመስገን።
አረ ዊዝድሮ ብዬ እስከ ዛሬ አልገባልኝም። ሳምንት አለፈው።
ቴሌግራም ላይ ልከዋል?
አ ልክ ያለው ሄሎ፣ እሺ አንድ ጊዜ ጠብቁ።
በዚህ ቁጥር አይደለማ፣ ቁጥሩ ልንገርሽ።
እሺ
ዜሮ ዘጠኝ እሺ
ዘጠና ሶስት ሀምሳ ስምንት
እሺ
ሀያ ስድስት ሀምሳ አራት
የለም ቴሌግራም በዚህ ቁጥር አላኩም።
አረ በነው እንጂ የላኩት እኔ በዚህኛው ቁጥር ይህንን ቁጥር ነው የላኩት እኮ እኔ እኮ ቴሌግራም እኮ ነው ቁጥሮትን ነው የፈለግኩት።
እሺ ዜሮ ዘጠኝ አርባ አንድ
እሺ አግኝቼዋለሁ።
እሺ
እሺ በድጋሜ ጠይቅልዎታለሁ።
አይተሽዋል? አዎ ሁለት ሺህ ዘጠኝ መቶ ብር ሁንዳውል ነው የሚለው አይደል? ሁንዳውል ታ- አዎ።
ታዬ።
ሁንዳ ኦልታያ እሺ በድጋሜ ጠይቅልዎታለሁ።
ኧረ ሳምንት አለ እና ይላለን እያሉ እኮ በእናትሽ እሺ መልሱን ስናገኝ እናሳውቆታለን።